ጤና ይስጥልኝ።
ሄሎ ሄሎ፣ አቤት።
እንደምን ሆኖች?
እግዚአብሔር ይመስገን።
እንትን ወጌሻ ለመማር ኦንላይን እሺ፣ ተመስቤ ነበር። ተመስቤ ሳይሆን ደውዬ አስገባ ምናምን ብለው ልክ ነበረ እሺ፣
ሀገር በቴሌግራም ቁጥር ስደውል አይመጣም። የሆነ ስልሳ ሶስት ስልሳ ነው እሺ።
አይታችታል ወይ ለማለት ነው።
አዎ እ፣ አታች አታች አድርገው ነው አታች አደርገዋለሁ ግን አይተውታል ስላላለኝ እ፣ ራሱን እስ- አዎ ልክ እውነት ነው። ሰባ አምስት ቤቱ ቴሌግራምን የሚያይ ራሱን የቻለ አካል አለ እና እዝ- እሱ ስለሆነ ነው እንጂ ምንም ችግር የለውም።
ነው አዎ ችግር የለውም። እሺ ወንድሜ፣ መልካም ቀን። ሄሎ ሄሎ፣ ሌላ የሚጠይቁኝ ጥያቄ አለ? ወንድሜ?
አይ ወይ እየነዳ ስለነበር እሺ፣ ሰየው ነው ዝም ብዬ እሺ አባ እንትን ነው በአስራ ስንት ነው የሚጀመ- የሚጀምረው እ በአስራ ስድስት ኦንላይኑ አስራ ስድስት እሺ።
አዎ ስለዚህ ዝም ብዬ ኢሜል ልጠብቅ ነው አዎ አዎ እሺ፣ እሺ። አመሰግናለሁ እሺ መልካም